ጤና ይስጥልኝ ቢጫ ኢትዮጵያ ራሔል ነኝ እባክዎት ምን ልርዳዎት ሄሎ
ሄሎ ጤና ይስጥልኝ ቢጫ ኢትዮጵያ ራሔል ነኝ እባክዎት ምን ልርዳዎት
የዚህ ሴም
አቤት የዚህ ሴም ምስጢር ቁጥር ጠፍቶብኝ ነበር።
እ ምንድን ነው ለማወቅ የፈለጉት ሄሎ
የዚህን ስልክ ምስጢር ቁጥር ነው ለማወቅ ፈለግ
አ- ወደ ቢጂአይ ነው የደወሉት ደንበኞች አሁን የደወሉበት ቁጥር ወደ ቢጂአይ ነው እርሶ የጠየቁኝ ያሉት ደግሞ ስለ ኢትዮ ቴሌኮም ነው የሚመለከተው ዘጠኝ ዘጠና አራት ብሎ ይደውሉ እሺ